ዮርዳኖስ ነኝ በኮምፒውተር አብረችልን ያልተለቀቀ ትኬት ነበረኝ
cash recording ጋር አስራ አራት
እሺ አስራ አራት ሀያ ስምንት
ሀያ ስምንት ዜሮ ሰባት ሰማንያ ሶስት ዜሮ ሰባት ስንት ሰማንያ ሶስት ሰማንያ ሶስት እሺ መስመር ላይ ጠብቁ check ላድርግሎት አንዴ እሺ reload አድርጌልዎታለሁ ግን ከሶስት ከአንድ በላይ game code lost አድርገዋል ስለዚህ already lost ነው ቲኬቱ እሺ